አቤት አይሰማም።
ስሊም ስትሆን ነው እንትን ነው የደወሉት። ምን ልርዶት?
እሺ አሁን በሬዲዮ እንትናችሁን ሰምቼ ነው። እስኪ ስለ አክሲዮኑ ትንሽ አውሪ። ምን እሺ እ፣ አክሲዮኑ ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን ባለው እየተሸጠ ነው። የአንድ አክሲዮን ዋጋ አምስት መቶ ብር ነው።
እ?
አምስት መቶ ብር ምኑ ነው እሱ?
የአንድ አክሲዮን ዋጋ እህ፣ አንድ እሺ፣ ሰው minimum መግዛት የሚችለው አ, አዎ።
አርባ share ነው ማለትም ሀያ ሺህ ብር ማለት ነው። ትልቁ ደግሞ አራት ሺህ share ነው እስከ ሁለት ሚሊዮን ባለው
በቃ እ፣ እስኪ መልሼ እደውልልሻለሁ። እኔ እዚህ ጋር ስላየሁት እንዳያመልጠኝ ነው እንትን ያልኩት በሬዲዮ ስሰማ ማስታወቂያ ማለት ነው።
እሺ።
ስለዚህ ወይ ቢሮአችሁ የት ነው? የት ልምጣ?
ቢሮአችን ገርጂ ቦሌና ልደታ ነው ያለው። የት ይቀርቦታል እርሶ?
እኔ መገናኛ ነኝ።
መገናኛ ከሆኑ እ፣ ወይ ቦሌ ወይ ገርጂ ይቀርቦታል። የትኛው ገርጂ ምኑ ጋር?
ገርጂ ኮሪያ ሆስፒታልን ያውቁታል?
እሺ ከኮሪያ ሆስፒታል ወደ ቦሌ ሆምስ የምታስወጣ መንገድ አለች፣ ቀጭን መንገድ።
በቃ እሺ፣ ደውልልሻለሁ። ቆርጬ ስመጣ ምልክት ነግረሽኝ እሄዳለሁ።
እሺ፣ ስሞትም አለበት።
ስሜ አየለች ይባላለሁ።
እሺ፣ እሺ፣ መልካም እሺ